ጤና ይስጥልኝ። ለስፖርት በኩል ምናድረው
አስቸገረሽ እንዴ? የለም እኮ
ምኑ
እ ምኑ
ምን ምኑ
አ ሁሉ ስፖርት ላይ እኮ ሀይ በለኝ ብለሽ ነበር
አይበለኝ
እኮ እንትኑ ላይ እስኪ ሀይ በለኝ ምናምን ብለሽኝ ነበር። ቅድም ያልኩት ነው ዲፖዚት አድርጌ እምቢ አለኝ ወደ አካውንት ምናምን ያልኩት
ማን ልበል ስሙት
አቡሽ አርሰናል ቢለው
አቡሽ አርሰናል አዎ አልተስተካከለለትም?
አዎ ተስተካክሏል።
ምንም አልመጣልኝም። ብሩም የለኝም እንደ- የለም ብሩ አሁን ስመድብም ምንም እንትን የሚል ነገር የለም። እንግዲህ ላይ ምንም የለም balance ላይ block ምልክቱ አልተስተካከለለትም?
እሱ ነው deposit ያደረኩት።
አይ መጀመሪያ block ምልክቱ ካልተስተካከለ ያኛው አይስተካከልም። እሱ ተስተካክሏል።
እሱ አዎ መጥቷል፣ ግን balance ኡ ላይ ያ የጎል ስቁር ብቻ ነው ያለው። balance ኡ የለም።
normal account ኡ ተስተካክሏል ግን አዎ
እሺ እንደገና ያኛውን ላሳይሎትና ይስተካከላል። ጠብቁ።
እሺ። አይ እንትኑን ልጠቀም ስለፈለኩ
እሺ መጀመሪያ account ኡን ያስተካከል ነው ለዛ ነው።
እሺ እሺ እሺ